ሄሎ Hello ሰላም ነው?
ጤና ይስጥልኝ። ሀሚድ ነኝ። ምን ልርዳ?
ሰላም ነው፣ እግዚአብሔር ይመስገን። አካውንቴ ላይ እንትና Best Bet ኡን online በልቼ ማለት ነው እሺ፣
ሁለት ሺህ ስድስት መቶ ብር ወደ አካውንቴ ልግ- ልልክ ስል አዎ፣ አዎ።
system ኡን step ኡን ተሳስቼ አልገባልኝም ብሩን።
Check ላድርገው መጀመሪያ።
ቲኬቱን ሳይሆን ኦንላይን ነው።
Hello hello።
አቤት፣ ኦንላይን ነው፣ በኦንላይን እሺ፣ እ፣ የትኛው game
ምን አልከኝ?
የትኛው game የትኛው game ነበር Best Bet ነው፣ Best Bet እኮ game እ፣ ውስጥ ላይ እዛው ላይ እ እ game ኡ የትኛው ነው? virtual ኡ ነው የትኛው game?
ምን አልከኝ?
በስፖርት game ነው
እ፣ አዎ Best Bet ነው። አዎ
እኮ ትኬት ቆርጠ ነው ወይስ እ፣ ቲኬት ምንድን ነው?
ሳይሆን በኦንላይን ነው፣ ኦንላይን ተጫውቼ ማለት ነው።
እኮ ኦንላይን ስትጫወት የትኛው game ነው ነው? check በቤስት ላደርግልህ እኮ ነው።
OK በ Best League ነው እንትና ላሊጋም አለ እንትናም አለ Premier League ም አለ። የትናንትናው ነው እኮ
እኮ ገብቶኛል እኮ እሱ የ sport bet ማለት ነው። እሱ እሱ አ።
የ sport bet ነው። ትኬት አ።
ID አለው። ሁሉም አ።
ትኬት ID አለው ኦንላይን አ።
ቢሆንም ማለት ነው እ።
የቆረጥከው። ስለዚህ የእሱን ትኬት ID ወይም cashier code ኡን እ፣ ታውቀዋለህ?
አይ በዛን ሳይሆን በራሴ በሞባይል እ፣ online Best Bet ኡን አለ ተከፍቼ አለ።
በዛው ነው በዛው ነው እሺ check ላድርግልህ። በዚህ ቁጥር ነበረ Best Bet አዎ በሚል በዚህ የገባው?
ቁጥር ነው አዎ በዚህኛው ነው አዎ እሺ check እያደረኩት ነው። አንዴ ጠብቀኝ።
እሺ
እም፣ የበላኸውን ነው withdraw ብለኸው
አዎ እምቢ ያለህ አልገባ ያለህ። እሺ አዎ እሺ። OK ሁለት ሺህ ስድስት መቶ አዎ
Hello አቤት እ፣ ሰማኝ ቴሌ- ቴሌግራም ትጠቀማለህ?
እጠቀማለሁ አዎ
እሺ የ Best Bet ን ስልክ ቁጥር እንገርና አዎ በዛ hi ብለህ voucher ብለህ ጻፍ። በ voucher ነበረ withdraw ያደረገው። እዛ OK ላይ በትለ እዛ ላይ አ፣ ሙሉ information ልክልሃለሁ ስለ voucher code እና እንዴት መመለስ እንደምችል አዎ ወይም እንዴት ማውጣት እንደምችል እዛ ላይ ልክልሃለሁ።
አሃ በምንድን ነው በ- ቴሌግራም የሚገባው አዎ ልንገርህ ቁጥሩን የእኛን አሀ ዜሮ ትልቅልኛለህ?
ዜሮ ዘጠኝ ዜሮ ሶስት ዜሮ ዘጠኝ ዜሮ ሶስት OK።
አርባ አራት ያዘው።
እሺ፣ እሺ፣ አለ። ዜሮ ዜሮ ዘጠኝ ዜሮ ሶስት ዜሮ ሶስት አርባ አራት አርባ አራት ሰላሳ ሰባት አርባ ሰባት ሰላሳ ሰባት አርባ ሰባት አዎ እዛ ላይ hi በ- hi በልና አዎ፣ Voucher ብለህ ጻፍ።
እሺ፣ እሺ እሺ፣ thank you አመሰግናለሁ።
እሺ እሺ እሺ፣ እሺ።